ሄሎ
ሄሎ Hello Hello ጤና ይስጥልኝ። ከ Best Bet ነው ደውለው።
እሺ አሁን አናግሬ ነበር። የሺያስ አዎ።
ያናገርኩን ነበር እንትን ላይ ነኛው ምን ነበረ?
እንትን የአስራ ሁለት ቀኑ game እኮ ዛሬ ጠዋት አይደል ያለቀው።
የስንት ሰዓት ግን
አስራ ሁለት ቀን ስንጫወት የነበረው ጌም
tournament ነው?
tournament ነው።
okay link ልኬሎት ነበር። ይቅርታ።
link ላክልኝ። ነገ የሚጀምረውን ነው እኮ አየሁት። እሱ
okay Spain to win አይደለ?
እኔ ያለፈውን ነው ውጤቱን ያገኘነው ገንዘብ አይላክልንም ወይ ነው ጥያቄ።
okay እሺ። የተላከው የባለፈው ከሆነ የተላከው ላይ እንደ Excel spreadsheet ተደርጎ ይላክልናል። እሱ ላይ check እናደርገዋለን። ስሞች ካለ ማለት ነው። tournament ኡ ላይ check አድርገን መልስልታል። ማን ነበር የሚለው ቴሌግራም ላይ ስሞች?
እኔ ኤርሚ የሚለው አሁን ከፎቶ ጋር ነበር የላኩልን።
ኤርሚ ኤርሚ የሚለው ነው።
አዎ
እሺ ች- okay አየሁት። ችግር የለም።
ከነ እንትን address ኤ ነው የላኩልን።
እሺ ይዘውና እንትኑን
አዎ check ቻቱ አድርጎ ሌላ ይዘውና ጊዜ ትልኩልን ነው።
ችግር የለውም።
እሺ።
እሺ እሺ፣ ለደውል ነው